Hello
አዎ ብር ወርዱ አድርጌ አልወረደልኝም።
Okay እሺ። አሁን ደውለህ ነበር?
አዎ ቅድም እሺ አዎ
Hello ስንት ብር ነው ያልከኝ? እሺ የቻፓዎችን ስልክ ልስጥክና ለእነሱም ደውልላቸው አንተም እሺ። እኔም እዚህ አሳውቅልሃለሁ። የእነሱ የቻፓዎችን ስልክ ልስጥክና አንተም አሳውቃቸው፣ እኔም አሳውቃቸዋለሁ። ልንገርህ ያዝ። ምን አልከኝ? አዎ ይገባልሃል፣ ግን ደውልላቸው እሺ። ልንገርህ ያዝ